hello
ወይ ጤና ይስጥልኝ። እባክዎት ምን ልርዳዎ?
ይህን ይህ ነገር እየተጠቀምኩት አልተገባኝም። አስፈለግ ምን አሉኝ?
ምን ተጠቀሙ ሲል አልገባኝም። ስለዚህ ነው ጠየቅኩኝ።
እሺ ምንድን ነው ጥያቄው? ቴሌቪዥን game ላይ ነው?
አዎ እንዴት እንደተጠቀሙ ሲል አል- አልገባኝም።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይላኩና hello ኮከብ ዘጠኝ ሰማንያ አምስት መንሰላል አድርገው ይላኩና ሶስት ቁጥር ላይ ለመጫወት የሚል አለ። እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ አለ።
አ፣ አንድ ቁጥርን እየነኩ እድሎትን መሞከር ነው።
እሺ፣
ኮከብ ዘጠኝ ሰማንያ አምስት መንሰላል ሶስት ቁጥር ከዛን አንድ ቁጥር